ሄሎ ወይ ቴክስቱ ተደልቷል።
እ
ከቴክስት እ የ ወይ ማለት ነው ቻፓ ላይ ያለው ሜሴጅ እ፣
ቻፓ ላይ ያለው ሜሴጅ ተደልቶብኝ ማለትም ዲፖዚት ቴክስት ላክ ብለው ነው።
አ በቴሌግራም አ ዲፖዚት ያደረኩትን በቴሌግራም ከሲቢ ብር ቴክስት የለም ቢቢ እሺ፣ አ የሲቢ ቴክስት የላኩበትን ቴክስት በቴሌግራም ላክ ብለውኝ ነበረ። ሜሴጅ ሲቢ ሲቢ ተደልቶብኝ
ኦኬ እሺ፣ ማለትም ቆይ እ እህ ማለት ምን ድሌት ሆኗል ማለትም ከቀፎ ተልቷል። ሲቢ እስኪ አንዴ ቴክስት እሺ፣ ነው አንዴ ሌል እንትን ቤት ቤት ቁጥርን ትነግረኛለህ?
ስልክ ቁጥሬን አዎ ቤት ቤት ስልክ ቁጥርህን ገብቶኛል ንገረኝ።
ዘጠኝ እሺ
አርባ ስምንት
ቆይ አንዴ ሰማንያ ይቅርታ፣ አምስት ቆይ አንዴ ቆይ አንዴ ይቅርታ፣ ዜሮ ዘጠኝ
አርባ ስምንት አርባ ስምንት አ- ሰማንያ አምስት
ሄሎ
ሌላ ይሰማኛል አርባ ዜሮ ስምንት ዘጠኝ ሰማንያ አምስት ሰባ ሰላሳ ሰባት ሰባት ሰላሳ ሰባት ሰባ ሰላሳ ሰባት
ሰባት ሰላሳ ሰባት ነው አይደለም ሰባ ሰላሳ ሰባ ሰባት እሺ እሺ ስንት ብር ነበር deposit ያደረከው?
ሀምሳ ብር በዜሮ ስምንት በሌሊት ሀምሳ ብር በዜሮ ስምንት ዛሬ አ አስራ እሱ እሺ እሱ ነው ያልገባል።
ጋሻ እንድጠብቀኝ ሀምሳ ብራ
አ
ይቅርታ